ቤተሰብ እዚህ ጋር order ኡ ምንድን ነው? Hello hello፣ ጤና ይስጥልን። ሰላም ከ beU ነበር የምደውልልሽ። Hello
እየሰማሽ ነው?
እሺ፣ በዘጠና ሁለት ሰማንያ ሁለት ሀምሳ order ነበር። አንድ fish noodle አልታዘዛችሁንም?
አዎ አልታዘዝም።
አልታዘዛችሁም? አልተደወለላችሁም?
አዎ እሺ thank you። በቃ check ለማድረግ ነው።